ጤና ይስጥልኝ። ቪዥን ኢትዮጵያ ሄለን ካሱ ልርዳው?
hello ጤና ይስጥልን አለን። ምርት ሰሞኑን እያገኘን አለ። በአንድ ሶስት ቀን ሆነ የድራፍት ምርት እና እሱን ለማሳወቅ ነበር። hello አስመዝግበው ነበር ደንበኛችን?
አይ ከዛ በፊት አላስመዘገብኩም።
እሺ ምን ምርት ነው?
ሶስት ቀን ሆነ። ድራፍት የድራፍት ምርት ነው።
ምን ድራፍት?
ጊዮርጊስ ጊዮርጊስ። ስንት ቀን ነው?
ዛሬ ሶስት ቀናችን ነው።
ዛሬ ሶስት ቀን ነው።
እዚህ መስመር ላይ እንዳለ አልመጣሁም። ድራር መስመር ላይ
ደንበኛችን ጊዜ ቁጥሮትን ያውቁታል?
አቤት ጊዜ ቁጥሮትን ወይም የተመዘገቡበትን ያውቁታል? የጊዜ
የካርድ ቁጥር ነው አዎ ሀያ ሰባት ሀያ ሰባት ዜሮ አምስት ዜሮ አምስት አስር አርባ ሶስት አስር አርባ ሶስት ደንበኛችን ማስረጃ ሲጠብቀኝ በየባር ባርና ሬስቶራንት ውስጥ ደንበኛችን ስሞትም አለበል ደንበኛችን የኔ በሀይሉ ተስፋዬ በሀይሉ ተስፋዬ አዎ
በዚህ ቁጥር ልመዝግብልህ።
አዎ አዎ
የት አካባቢ ነው ደንበኛችን?
ወንድራር ትምህርት ቤት የት?
ወንድራይድ ትምህርት ቤት ኮተቤ ኮተቤ ወንድራት ትምህርት ቤት።
አዎ
እሺ ደንበኛችን፣ ሌላ የምረዳዎት ነገር አለ?
አይ የለም እሺ፣ ደንበኛችን ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ መልካም ቀን እሺ